ጽርየከ ወለከ ንትካህን ስእለከ ዝሆነ ሰበቋከ ከመ ተሰኑ ቅዱሰ መንፈሰ ወኃይለ ዲበ ዝንቱ ህዝብ ወላይለ ዝጽዋ ረስዮ ስጋሁ ወደሞ ለዚነ አምላክ መድኃኒ ኢየሱስ ክርስቶስ ለዓለመ ዓለም
ዛሬ
የገለጠውን የምታወቅ ወገኖችን በፊት ራሳቸው ዝቅ ዝቅ ያደረጉት የስጋ ልቡናቸውን ያስገዙልን ከተዘጋጀ ማደሪያውን እይ። ወንዶችንም ሴቶችንም አክብር፣ ጆሮህን ቀቅልላቸው፣ ልመናቸውንም ስማቸው። በስልጣን ኃይል አቅናቸው፣ ከክፉ ነገር ሁሉ ሰውራቸው፣ እርዳቸው፣ ጠባቂ ሁናቸው። ለስጋችንም ለነፍሳችንም ሃይማኖትንና ስሜንም መፍራትን ለሴቶችም ለወንዶችም አስተምራቸው። አንድ በሚሆን በልጅ ያለው ያለ ከእሱ ጋር ጽኑ ምስጋና ይዱ ዓለም ሳይፈጠሩ እስከ ዛሬ ከዛሬም እስከ መቃብር ከዚያም በኋላ በሆነ
Yeah.
እግዚአብሔር በንስሐ ውስጥ ያሉትን ተመልከት። እንደ ቸርነት እንደ ይቅርታ ብዛት ይቅር በላቸው። እንደ ቸርነት ብዛት ኃጢአታቸውን አስተስርይላቸው። ከክፉ ነገር ሁሉ ጠብቃቸው፣ ሰውራቸው። የቀደመ ኃጢአታቸውን ይቅር ብለህ ነፍሳቸውን በፍቅር አድን። ክብርት በምትሆን በቤተ ክርስቲያንህ አንድ አድርጋቸው። ተቀዳሚ ተከታይ በሌለው በልጅ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ በይቅርታውና በቸርነት ያለ ያለ ከእሱ ጋር ከመንፈስ ቅዱስም ጋር ምስጋና ጽን ይግባ ዓለም ሳይፈጠር እስከ ዛሬ ከዛሬ እስከ ሰዓት ከዚያም በኋላ በሆነ ስጋው ደግሞ ለዚህ ነው አምላክ ወዳይነ ኢየሱስ ክርስቶስ ዘነሳ ዘተኩልነ ቅድስት ድንግል በክሌ ማርያም ወረሰዮ አሐደም ስለመለኮቱ ዘርበረ ትስት ወይ ትድምት ወይ ውላዴ ዘርበረ ስተ ወኮነ ሰማይ ከመስም ሰማይ በማለት ናቶ ጠጀናዊ ወመቶ መንጃነ ወረንተ ተኩልነ አምን አምን አምን ታመን ከበይ ተፈጸመ ለቆትም ትስቱ ይህ ሀተ ሰዓተ ወይ ከመግበታይ አላ መቶ መንጃነ ለሕይወት ለመድኃኒት Hello.